ሄሎ ሰላም ነኝ።
ሄሎ ሰላም ወይ
አርባ አንድ ሰላሳ አምስት ስንት ነው ሂሳቡ? customer ጋር መቶ ብር ቀን discount ነበረው ምናምን ብላ
okay ስንት ስንት
ዘጠኝ አስራ አንድ እዛ ላይ ከ customer ጋር ስልሳ ዘጠኝ አስራ አንድ አስራ አንድ እሺ። ቆይ ስንት ብር እንደምትቀበለው ልየው።
እንዲህ ሄደሽ ከዚህ ብሬ
ካንስል የተደረገ የግድ ሞተር መብራት ጠፍቷል ምናምን
ጸደቀ ደውሎ ነበር። አ? ኦኬ። እ
ጀንሬተር ምናምን ያለ ሰላም ይኸውልሽ አቤት።
እዚህ ጋር መ- መቶ ብር ኩፖን ተጠቅሟል ሰውየው ያስመሰለ ቻኖሊ ነው እና አራት መቶ ሰላሳ አምስት ብር ነው። ስለዚህ ሶስት መቶ ሰላሳ አምስት ብር ነው ማለት የሚቀበላት አራት መቶ ሰላሳ አምስት ብር ማለት ነው። መቶ ብር አለ እዛ ጋር በቃ ሄሎ አፍቶም አቤት ሰላም እዛ ላይ ያለውን አራት መቶ ሰላሳ አምስት ብር ነው የምታ- የምትቀበላት አይ አዎ ከ customer ጋር ደስ እንዲለው ላሰማ ብዬ ነው እንጂ እኔ ጋር ቆርጦብኛል already አራት መቶ ሰላሳ አምስት okay አዎ አራት መቶ ሰላሳ አምስት ብር ነው የምትቀበለው።
እሺ እሺ ሰላም።
የመ- እሺ እሺ አፍቶሜ
እሺ እሺ